ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ባባ አቤት ከዌብ ፕላስ ውልሽ ነበር ምደውልልሽ እ ከዌብ ፕላስ ነበር ምደውልልሽ።
እ
ባለፈው application ኣችን ላይ ተመዝግባችሁ ነበር።
እና አሁን ደግሞ የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ ጥያቄዎችን እየጠየቅ ነበረ።
እኔ እኮ ፌስቡክ አልጠበቅ አልጠቀምም። ፌስቡክ አልጠቀምም።
ፌስቡክ አይደለም የኛ እ application ኣችን ዊፕላስ solution የሚል app ላይ download አድርገሽ አልተመዘገብሽም? ልጆች agent ኦች መጥተው ልጆች እ እ አልተመዘገብሽም?
አዎ
አልተመዘገብሽም ተመዝግቤያለሁ።
እኮ እሱን እኮ ነው ላስተካክልልሽ ነው system ላይ
እኔ እንደውም አልጠቀምም እኮ እነዚህ system ምናምን የሚባለው ነገር እንትን አልጠቀምም። ስለዚህ አልፈልግም።
አመሰግናለሁ። መልካም ቀን።
እሺ